የሉቃስ ወንጌል ከሆነ ረቡዕ በሶስት ሰዓት አለ፣ በስድስት ሰዓት አለ፣ ሐሙስ በነጋ አለ፣ ሐሙስ በዘጠኝ ሰዓት አለ። ስለዚህ የዚያ መዝሙር ሃሌሉያ ይእዜነ ኢየሱስ ክርስቶስ እንዘ ይሜህረነ በወንጌለ ሉቃስ ወባሕቱ ይቀልል ሰማይ ወምድር ይህልፍ እምፍደቅ አቲ ቃል እምኦሪት ሰኞ